Hello ወይ
እሺ፣ ምን ነበር አሁን የፈለግከው?
ስፖርት እና virtual ሁለቱን ውል ከእናንተ ጋር ውል ፈጽሜያለሁ።
አሀ ድርጅቶች ተደርጋል።
አዎ
እሺ፣ ለመቼ ተብለሃል?
በፈረንጅ ሀያ ሰባት ጨርሻለሁ። ጥበቡ ኡርካቶ system ላይ check አድርጊና
እሺ፣
ከዛ system ኡን የእናንተን ለማስጫን ነው። ከሌላ ጋር ነበረ የሚሰራው ውሉን ስለጨረስኩኝ ከእናንተ ጋር ፈጽሜያለሁ።
እሺ። ስለዚህ የቴሌግራም ቁጥራችን አታውቀውም ወይስ? ቆይ save ላድርገውና ስልክህን አንዴ ጠብቀኝ።
እሺ።
Hello ወይ በማን ነው የተመዘገበው? ስሙ በጥበቡ ነው።
አዎ አዎ፣ ጥበቡ አዎ። ቆይ እሺ፣ ልፈልገው ጥበቡ ኡርካቶ ነው። ጋሞ ጎፋ agent ኡርካቶ ነው።
እም ጋሞ ጅንታ ስለዚህ አሁን ምንድን ነው የፈለግከው?
ስስ የእናንተ ምንድን ነው?
የእናንተ ምንድን system የእናንተ system ለማስጫን ነው።
እኮ virtual ላይ ምን
virtual እና ስፖርት ሁለቱ ሁለት ቦታም ስፖርት እና virtual ነበረ። ዛሬ አንዱን ለማስጫን ነው።
በቃ እሺ፣ ቴሌግራም ላይ አውርተህን አታውቅም?
እም?
ተልኮልሃል እኮ ቴሌግራም ላይ
እሺ ገብቼ ሊያ አሁን አለ አሁን ኦንላይን ላይ ነው ያለው። አንተ እንትን በልልን እዛ ላይ አውራን እሺ እንደዚህ ያርጉልኝ እንደዚህ ያርጉልኝ ብለህ ማስጫን ፈልጌ ነው ብለህ እንትን በለን ስፖርትና አሁን ለእኔ የነገርከኝም ማለት ነው።
እሺ እሺ እዛ ላይ አውረዋል። እሺ እሺ